ሲነጫ እንትን ሲል ንግግሩ
ሌላ ሰላም ጤና ይስጥልኝ። ከቢጃይ ነው መልሼ የደወልኩሎት ደንበኛችን።
እሺ እ፣ ሙሉ ስሞትን ይነግሩኛል? ቅድም ስለተቆራረጠ አልሰማሁትም። የእርሶን የኔ ሄኖክ ሄኖክ ዋን።
ሄኖክ በለጠ
እሺ ደንበኛችን፣ የአስመዝጋቢ ስም ስለሚያስፈልግ ነው። እ፣ አመሰግናለሁ። መልካም ቀን።
እሺ በቃ ተጠናት ኖራቸው አሪፍ ነው።
እሺ መልካም ቀን።